ጤና ይስጥልኝ። ሁሉ ስፖርት ማቆም ልጆ
ሰላም እናት፣ እንዴት ነሽ?
ሌላ hello፣ ሰላም ነው?
እግዚአብሔር ይመስገን።
ደህና። እንትን deposit እኮ ማድረግ ፈልጌ ቴሌብር አይሰራም እንዴ? እምቢ አለ።
አዎ፣ ትንሽ technical የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት እ እንትን ማለት ይችላሉ።
እሺ፣ በምን ላስገባ?
ቁጥር የያዙ
እሺ፣ ምን ሞባይል ቁጥር ነው?
ዜሮ ዘጠኝ ሰላሳ ሁለት
ቆይ አንዴ፣ ቆይ እሺ። ያ አ- ስልክ- ስልክ ያዝልኝ አንዴ። ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ድጋሚ
አይደለም። ይሄን እ፣ ቁጥር እ።
የያዙና ወደዚህ ቁጥር እ።
ነው deposit የሚያደርጉት። ከዛ okay።
ደረሰኙን በቴሌግራም ይልኩልናል።
እሺ፣ ቁጥሩን ያዙ።
09 ሰላሳ እሺ።
ሁለት እሺ፣ ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
አሁን ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት አዎ፣ ፍትህ አምላክ ማርዬ ነው የሚለው
okay። በእንትኑ ላይ ይሄ ምንድን ነው ስሙ?
ቴሌብር ላይ ማለት ነው።
ቴሌብር ላይ ማን ነው የሚለው?
አዎ፣ ፍትህ አምላክ ማርዬ።
ፍትህ አምላክ ማርዬ። እሺ፣ አዎ፣ ከዛ screenshot ያደረጉና ደረሰኙን በቴሌግራም እ።
ይልኩልናል።
ቴሌግራም እዛ ራሱን ቻናሉ ላይ ማለት ቁጥር ነው።
የያዙ የኛ ቴሌግራም
እሺ፣ ዜሮ ዘጠኝ ሰባ ስምንት ቆይ ደውሎ የለብች ወይ አንዴ አጥፎና ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ፣ እሺ።
በቃ እሺ፣ እና ሙሉ ስሞትንና የሁሉ ስፖርት ስልኮትን መላክ እንዳይረሱ እሺ፣ እሺ።